ጤና ይስጥልኝ። አሪፍ ነኝ። ማሪት የባኮ ሙለርዳዎት ጤና ይስጥልኝ። እኔ መሪት አብሮስጠን ሰላም
ከኩክ ብር ላይ ካሻት አድርጌ ዊዝድሮ አድርጌ ነበር አምስት ሺህ ብር ፔንዲንግ ብሎ ቆመ።
መቼ ነበር የሞከሩት?
ዛሬ
እሺ ደንበኛችን በቴሌ ብር ነው ለማስወጣት የሞከሩት።
አዎ
እሺ ቴሌ ብር የሚጠቀሙበት ቁጥር አሁን የደወሉበት ነው።
አዎ እሺ ስሞትን ይንገሩኝ።
እንሳ ቤት ጌታቸው
እሺ ደንበኛችን screenshot እንዲልኩልን የቴሌግራም ቁጥራችንን እንንገሮት።
አይ አለኝ ቴሌግራም ቁጥር ነው። ሁሌ እንደዚህ ስለሚሆንብኝ የምልክበት አለ።
እሺ እንግዳ እዛ ሌላ ኩልንና ለባለሙያዎቹ እናሳይለውት።
እሺ እሺ።
እሺ ሌላ መረዳውት ነገር አለ?
አይ ምንም
እሺ ስለደውሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውትን አስተያየት ያስቀምጡልን። መልካም ምሽት።
አይ